ምን አልከኝ? እሺ አናግረው አንተ መጀመሪያ ብዬ ነው።
ሄሎ
ቴሌ- hello።
ቴሌፎይ አህመድ አህመድ አቤት አቤት አቤት።
ዜሮ አራት ሰማንያ ሁለት ከቻናው ላይ order ይዘህ ነበር ምግብ አዎ አዎ አዎ።
እሺ ም- ምግቡን መልሰውና መልሻለሁ ብለህ አሳውቅ።
እሺ ቻኖሊ ማለት ነው።
እ፣ hello።
አይ ቻኑ ላይ አይደለም የምትመልሰው፣ ቻኑ ላይ እ?
አይደለም የምትመልሰው፣ እ ቻኑ ላይ አይደለም የምትመልሰው። ባዮሼክ ነው የት ነው?
የምትመልስልኝ።
ባዮሼክ ነው። እሺ ባዮሼክ አሁን order መልሰውና ይዣለሁ፣ በኋላ ነው የምመልሰው።
መልሳለሁ ብለህ አሳውቅ።
እሺ በዚህ ላሳውቅ ወይስ
አይ bot ላይ አሳውቅ መልሻለሁ ብለህ bot ላይ? እሺ አሁን ከገርጂ አዎ።
እ፣ order ይዣለሁ፣ በቃ በኋላ ላይ እመልሳለሁ።
እሺ ቆይ ሰብሪና እኔ እናገረዋለሁ። እሺ ሄድች